ጤና ይስጥልኝ ሰላም እንዴት ነሽ? ሰላም ነው እምሽት?
ይመስገን እግዚአብሔር ይመስገን።
ጥያቄ ለመጠየቅ ፈልጌ ነበር። አሁን ልጅ እየተላለፈ አልነበር?
አዎ አዎ
ስለ ልጅ ጠይቀው ነበር
በሰባ መስቤቱ ይደውሉሽ እንደዛ ከሆነ
በሞባይሉ ዜሮ ዘጠኝ ሰባ አምስት በሚለው ስልክ ቁጥር ይደውሉ።
አመሰግናለሁ።
እሺ